እንግዳ አርሂቡኒ ማለት ልማዱ ነው ማለት ልማዱ ነው። ይደግ ያገሬ ሰው አጣሁ የማያው ቤት እንግዳ አርሂቡኒ ማለት ልማዱ ነው ማለት ልማዱ ነው። ይደግ ያገሬ ሰው አጣሁ የማያው መች አዲስ ነገር ነው ተጠራርቶ መብላት ተጠራርቶ መብላት የአገራችን ባህል ይመቻል ለኩራት ይመቻል ለኩራት በወግ በልማዱ የሌለበት ስስት የሌለበት ስስት ታሪኩ ሲያስመጥን ባህሉ ሲያስደስት ባህሉ ሲያስደስት እናት ያንቺ ለውለት የማርልሽ የለም እናት ያንቺ ለውለት ያኮራብሽ የለም እናት ያንቺ ለውለት የማይልሽ የለም እናት ያንቺ ለውለት ያኮራብሽ የለም ቤት እንግዳ አይሁን እንጂ ማለት ልማዱ ነው ማለት ልማዱ ነው። ይደግ ያገሬ ሰው አጣሁ የማየው ቤት እንግዳ አይሁን እንጂ ማለት ልማዱ ነው ማለት ልማዱ ነው። ይደግ ያገሬ ሰው አጣሁ የማያውቀው እንደ እምነቱ ባርኮ ቢበላም ቢጠጣ ቢበላም ቢጠጣ ሃይማኖቱ አገር ነች ክፉ ቀን ሲመጣ ክፉ ቀን ሲመጣ የወንዙ ቃል ኪዳን ልቡን ሲመቲ ነው ልቡን ሲመቲ ነው በመከራው ጊዜ ሁሉም ያገር ልጅ ነው ሁሉም ያገር ልጅ ነው እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያኮረፍሽ የለም እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያልኮረፍሽ የለም ቤት እንግዳ አርሂቡኒ ማለት ልማዱ ነው ማለት ልማዱ ነው። ይደግ ያገሬ ሰው አጣሁ የማያውቀው ቤት እንግዳ አርሂቡኒ ማለት ልማዱ ነው ማለት ልማዱ ነው። ይደግ ያገሬ ሰው አጣሁ የማያውቀው የሆሱ ጉልቻ የዋልታው ስርዝረት የዋልታው ስርዝረት የጎረቤት ግንት የአገረኛው ህብረት የአገረኛው ህብረት ላዘን ለፈተና ለችግር ለባሰው ለችግር ለባሰው ይድረስ የአገሬ ልጅ ደጋግፎ የሚያነሳው ደጋግፎ የሚያነሳው እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያኮራብሽ የለም እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያኮራብሽ የለም እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያኮራብሽ የለም እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያልኮራብሽ የለም እናት ያንቺ ለለች የማይልሽ የለም እናት ያንቺ ለለች ያልኮራ